እንግዲህ የመጀመሪያ መከላከል ቀጠና ስድስት ነው አስተዋጽኦ ይገኛለች። እነዚህ ጀምሮ
ቴኒስትልን በቤት
እንትን ነበረ እሺ፣ ምን ነበር?
የእሑድ ጨዋታ እሺ፣
ከአስራ ሁለቱ ቡድን አንድ ስፕሪንግ ነበረ እና ቦነስ አልገባም።
ኦኬ፣ እሺ። ካሸር ኮዱ ትነግረኛለህ? የትኬቱን እሺ ዲ
እ
D
D ነው አዎ D ነው።
እንትን የለ cashier code የለውም። ከታች ያለው ቁጥሮች
ከታች ከአንተ የትኬት ቁጥሩን ልነግርህ ነበረ የሚወጣበት በቃ ችግር የለውም። እሺ፣ ትኬት ቁጥሩ ንገረኝ። እ፣ D D B እሺ፣ ስድስት ስድስት F E እሺ፣ አራት C እሺ፣
አንድ E
አንድ E አ እሺ፣
F E
እሺ፣
D ዘጠኝ F E ነው E
F E እሺ፣ D ዘጠኝ
D ዘጠኝ D ሶስት B ሶስት
D D D D ሶስት ሶስት አ
D ሶስት እሺ፣
F ዘጠኝ
F ዘጠኝ
A four
እሺ፣
E
D ዘጠኝ ነው ያልከኝ። D ዘጠኝ D ነው D ዘጠኝ አዎ D ዘጠኝ ነው። የሁለት ነው።
እሺ። አ ቦነስ ሰጥተዋል። እሺ አንድ team ወጥቶብሃል።
አዎ የለውም ምንም ቦነስ ሰጥተዋል ሰጥተዋል። ቦነስ ምንም አልገባም ግን ሀምሳ ብር ቦነስ ሰጥተዋል። አሁን check አድርገው። እሺ
እሺ